ሄሎ ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ?
Hello.
ሄሎ ተድላ አምቡላንስ ምን ልርዳህ?
Mbir liɗɗe,
እ?
kaardi liggey,
ይሄ የአምቡላንስ መስጫ ድርጅት ነው። እሺ
ኧረ በእናትህ የአስር ብር ካርድ
ይሄ ቴሌ አይደለም የአምቡላንስ መስጫ ድርጅት ነው።
አዎ አምቡላንሱን ለሚፈልግበት ለሚፈልግ ሰው መስመሩን እያልሽ ስለሆነ ስልኩን ልዘጋው ነው።
ኧረ አትዘጊ በእናትህ